ማለት ነኝ የምንረዳው
እንትና እንትን ብዬ ነበረ ሰለው ትናንትና ቤዝሮ የነበርትና ብሩ የብር ላይ አልመረኝም እና ቴሌግራም ራቸው ነበር አይ ምናልባት ስለሌሎች ሳወራችሁ መፍትሄ
ማን በምን ነበር ያንደሩ ደበሽን
ዘሚቲንግ ላይ ደረጀ ከሚባል ሪቼ ነበር
ያደረጉት ሪፖርት አድርገዋል።
ሪፖርት እያለው ቴሌግራም ላይ አዎ አድርጌዋለሁ።
የቴሌግራም ዘር ነው የሞት ያዙ ቴሌግራም ላይ ማሚል ስም ነው ያናገር
ረጅ አማኑኤል ብዬ ማን ያልሽ አማኑኤል ኩሽ ያስታወቅ ነው ብለሽ ነው አስተመር ነው የተመሪ ነው ኤጀንት እና ከመሪ ነው ሰማኑ ያስያዝኩ የቀመሬ ሰው ደረጃ ከነ የሚባለው ወደ ብሩ ልኮ አልደረሰም እና ምንድነው ስሙ ያንገበግ እናንተ ነው ምነኛችሁ ምክንያቱም ከሰር ስለሚቆ እነጋ ነው ያለው ምንድነው መሆን ያለበት
ለመቸኛ በነገር መሰረት በላከው ሽፋ አንድ ላይ ግን ለታሰፈው ሪፖርት አርጋ እነሱ ግሩም እኛ ሰው የሰጡ መረጃ ያን የተለሆነ ምስክር ተጨማሪ ግን ለቴክኒካል ሰፖርት ሪፖርት አይናል ችግር ፈታ ማለት ነው። ለትንሽ ቀን ሊወስድ ስለሚችል ያን ቢታገሱ ነገር ይቻላል። ኛው ደግሞ በሳኛንም ከፈለጉ በዘጠና ዘጠና አምስት ብሎ እንዲያሩ ይቻላል። በዘጠና ሶስት ዘጠና አምስት ደውል ቀጥታ ይችላሉ ማለት ነው ላይም ለየጫና ካልኩ ሳኛንም ነገር ይችላል ይሰምታል።
እሺ እሺ ለብራራውት ነገር አለ
ምንም
ቀጥሎ ሰዎች በኋላ አገልግሎት ለውስና ሲያስቀምጡ ተደውላ መሰገን መልካም